ሄሎ ጤና ይስጥልን ከወያኔ የደወሉት ሀና እባላለሁ ባኮ ምደርሰው ሄሎ ጤና ይስጥልን ጉዳይ የደወሉት ምንድርደው ጤና ይስጥልን ጉዳይን የደወሉት ምንድርደው
ሲሪጅ ለማሰራት ነበረ።
እሺ ሙ- እባክዎ ሙሉ ስሞትን ይነግሩኛል ሄሎ ሙሉ ስም ሙሉ ስም አዎ ሙሉ ስሞትን ይንገሩኝ
ተክዳመና
ይቅርታ ት- ይቆራረጣል ምን አሉኝ ሄሎ
ሄሎ
ሙሉ ስሞትን ይንገሩኝ